ሄሎ
ሄሎ አቤት።
ስኬት ነው።
አዎ
እሺ እ እንትን ነበረን ይሄ ከ POS machine ገዝተን እም፣ እ ቀጠሮውን ለ- ለመዋዋል እ ለማክሰኞ ብለውን ነበረ። አጋጣሚ ስላልመቸን አልመጣንም እና ሌላ ቅያሪ ቀን እንድትሰጥ ይፈልጌ ነው።
መች ነበር የቀጠረች? ማክሰኞ
አ no ሐሙስ ሐሙስ?
ማክሰኞ ሳይሆን ሐሙስ። አዎ የአሁኑ ሐሙስ ነው የቀጠረችሽ?
no no አልፏል። ባለፈው ሳምንት ማለት ነው።
እሺ
አሁን ቅያሪ ቀን እንድትሰጪኝ ፈልጌ ነው።
እኮ ነገ አይመችሽም? ነገ ነው ያው።
እ እ ግዴታው እንትን ይዤ መምጣት አለብኝ ኮምፒውተር
አይ ነው መጥተሽ ወይ?
ምንም መዋዋል ትችያለሽ።
okay እሺ እሺ ማ any time ልምጣ በቃ አዎ ነገ?
ሰሜኒቱን ሌላ ቀን አመጣልሻለሁ። ከሀገር ስለምወጣ ያው ውሉን ልዋዋል መጥቼ ነው በያትና እናግረኝ።
መልካም እሺ እሺ አመሰግናለሁ እሺ